ጤና ይስጥልህ። ከቢጂአይ የጥሪ ማዕከል ነው የምንደውለው። ደንበኛችን ደመራ ማሾ ባር ነው።
ከምን?
ከቢጂአይ የጥሪ ማዕከል እሺ፣
እሺ። የቢጂአይ መለያ ቁጥር የያዘ አጭር የ connect በስልክዎ ተቀብለዋል?
አልተቀበልኩም።
እሺ፣ የያዙ ልንገረውት
አሁን የሆነ ጉዳይ ነው ከፍሪቅ አባላት ደውል
ሰማንያ ስድስት ሰባ ሰባት ጋር መደወል ትችላለህ? ደንበኛችን እንዴ ስንት?
በሰማንያ ስድስት ሰባ ሰባት እሺ
ደንበኛችን መልካም ምሽት።